hello ጤና ይስጥልኝ ቤተሰቦች ራሄል ነኝ ባክዎ ምን ልርዳዎ?
ሄሎ አቤት ጤና ይስጥልኝ
እሺ ቲኬት መውደቁና ማለፉን ለማረጋገጥ ፈልጌ ነበር።
እሺ ስልክ ቁጥርህን ንገረኝ እና check አደርግልሃለሁ እሺ ሰው አለ?
እ
ቆይ እሺ ልንገርሽ።
እሺ አስራ ሶስት አስራ ሶስት
እሺ አስራ ሶስት
ሀምሳ አራት እሺ
ሰባ ዘጠኝ እሺ
ሀምሳ ስምንት
አስራ ሶስት ሀምሳ አራት ሰባ ዘጠኝ ሀምሳ ስምንት እህ እሺ ይሄ ቲኬት postponed የሆነ ጨዋታዎች አሉት እና ሀያ አራት ሰዓት ሲሞላው ነው update የሚሆነው።
ያላለፈ ጨዋታ አለ?
አዎ ማለት ሌላው win ነው ግን postponed የሆነ ጨዋታ አለው።
የትኛው በዛ- ጨዋታ ነው?
ሀያ አራት ሰዓት ሲሞላው ነው እ የሚታረመው ሙሉ ለሙሉ የሚታረመው ማለት ነው።
ነው እንጂ ሁሉ አልፏል ነው?
ሌሎቹ አልፈዋል። ሶስት ጨዋታዎች አሉ እስካሁን update ያልሆኑ። ያ ደግሞ ጨዋታው ሀያ አራት ሰዓት ሲሞላው update ይሆናል ማለት ነው። ስለዚህ ጠብቀውና ከዛ በኋላ እናየዋለን።
እሺ ሌላ check አደርግልሃለሁ።
አጤ አመሰግናለሁ።
እሺ እኔም አመሰግናለሁ። መልካም ቀን